ጤና ይስጥልኝ ሁሉ ስፖርት ባኮ የምንረዳው
ብር withdraw ለማድረግ ነው ፈልጌ ነበር እና withdraw የሚደረገው ብር የለም ማለት ተቆረጠብኝ።
እንዴት ተቆረጠብኝ? withdraw ለሞክረው ነበር።
አዎ ሞክሬ ማለት ነው እሺ እ ሁለት
እሺ transaction history ውስጥ ይግቡና እህ ያስተላለፉበት እዛ ላይ ያገኛሉ እና እሱን screenshot አድርገው ቴሌግራም ላይ ላኩልን ይመለስሎታል ብሩ ትላንትና ልኬልሽ ነበረ ማለት የትላንት አካውንት ነው ዛሬ
ተመሳሳይ ብር ነው አዎ ተመሳሳይ ብር አዎ እሺ ማን ልበል ስሞትን የቴሌግራም
ብሩክ ነው የሚ- የግል ቪው
ኤግል ቪው አዎ
አ ኤግል ቪው የሚል አላገኘሁም
እ ልላክልሽ እዛ ጋር ቴሌግራም ጋር አዎ እስቲ ይላኩልኝ እ በዛ ስልክ ቁጥር ትናንት የሰጡኝ አሉ ምናልባት በዛ
እ ትናንት የተቀበሉ ስልክ ቁጥር አለ ሰባ ስምንት ቤት ነው
ዜሮ ዘጠኝ እስኪ እንደገና ንገሪ ሰባ ስምንት እህ አስራ ስድስት ሰላሳ
ዜሮ ስድስት ሰላሳ ዜሮ ስድስት አዎ
እሺ